ሄሎ
አረ ለምንድን ነው ግን ቶሎ አፕዴት ማታደርጉልን? በእናችሁ
ምን ነበር ላይ ጊዜም ነበር የቤተሰቦች ነበርኩት። በጣም ብዙ ብር እያስበላችሁ አላረመልህም?
አዎ አላረመም። እኔ ሜሴጅ ልካለሁ ተደርጓል ትሉኛላችሁ፣ ግን አልተደረገም። ምን ነው?
እስቲ እሺ ካሸጉና ትነግረኛለህ፣ ቼክ ላድርግልህ።
ልኬላችኋለሁ። አሁንማ በቃ ታይም እኮ እንትን እያሉ ነው። ቴሌግራም ላይ ሀምዛ የሚል እ እ?
ሀምዛ የሚል ቴሌግራም
ምን አልከኝ?
ሀምዛ የሚል ቴሌግራም
እሺ ካሸጉና ስካትም ይዋሉ ንገርሽ ብዙ ናቸው።
ብዙ ነው። እሺ ስምህን ንገረኝ።
ሀምዛ ሀምዛ ከዲል ሀምዚ ወይም ከፈለግ ሳይክል ኮዱ ልንገርሽ አስራ አራት
ቆይ አገኘሁት መሰለኝ። ሀምዛ የሚለው ነው። እሺ አፕዴት ተደርጎላል አይደል?
አልተደረገም። እኔ እኮ game ላይ እኮ ነው በቃ short የለም።
እም፣ እ፣ game already አልቋል መሰለኝ አይደል? cash out አይሰጥም ብለውካል ቴሌግራም ላይ።
አረ ያላለቀ game ብዙ አለ። ግቡና account ኡን ይውሰድ።
እሺ